hello ጤና ይስጥልኝ ቃል ኪዳኔ ከ Best Bet ምን ልርዳው?
ጤና ይስጥልኝ ሰላም ነው?
በስጥልኝ ሰላም ምን ልርዳው?
አሁን ለሶስተኛ ነው ጊዜ ስደውል አሁን ከነጋ ምን ነበረ?
ወደ account ይገባል ብሎኝ ነበር የት ያለው?
ቅድም ደውዬ ቅድም ደውዬለት withdraw አድርገው ነው?
አዎ በ- በስህተት በወረቀት ነው withdraw ያደረኩት እና voucher በ voucher ነው ቅድም ደውዬለት ግን ከሰዓት ላይ አካባቢ ወደ account እናስገባለን ምናምን ብሎኝ ነበር።
እኮ እሺ እኛ አሳውቀናል። አንድ ያለቃችን አይቶት እስከሚመልስልን እየጠበቅነው ነው።
እሺ ዛሬ ይገባል ብዬ ተስፋ አደርጋለሁ። እ?
አዎ ይገባልሃል። አዎ ወይ መልሰህ deposit ማድረግ ትችላለህ። withdraw ማታረገው ለመጫወቻ ከሆነ መልሰው እርሶም deposit ማድረግ ይችላሉ።
እኮ አይ እኔ ያደርግልሃለሁ ስላለኝ ሌላ ሰው እኩኝ አዎ ሌላ ጨዋታዎች ይዣለሁ። አንድ እኮ በቃ እሺ ጠብቁና እሺ መልካም ቀን።
እሺ እኔ እሺ መልካም